ሌላ
አቤት ሰላም ጤና ይስጥልን ቴሌቪዥን አብረስልን የሰላምን ጨዋታ እንደ ተርኮ ነው መጫወት የምችል ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ
እሺ
አንድ ቁጥር ላይ ለመመዝገብ
እሱ ነው ባ
ሶስት ቁጥር ለመጫወት
እሺ እሺ
ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ እንጂ አለ እንደዚህ ስንል እንጂ አለ ስልኮት balance አለው
አግኝ የለም ግን ለምን እንደሆነ እምቢ አለ
እኮ subscribe ስታደርጉ ውድ ብር ከሌለው balance ከሌለው ስልኮት አይመጣልዎትም እሺ ካርድ ይሙሉና ይሞክሩ እሺ
እሺ መልካም